ጤና ይስጥልን አሊባባ ጤና ይስጥልን።
ሁለት ሺህ አስራ አንድ ሞዴል ዶልፊን አለ ደግሞ
ምን አሉ?
ሁለት ሺህ አስራ አንድ የሚል ሞዴል እንትኑ የለም ዶልፊን ምን? እሺ ቲክቶክ ጋር ነው ያየሁትና
ምን ላይ ነው ያየሁት?
ቲክቶክ ጋር
ቲክቶክ ላይ አዎ አምስት percent ባንክ እናመቻቻለን ምናምን
አምስት percent ባንክ እናመቻቻለን ምናምን ይላል
እኮ ባንክ እናመቻቻለን ነው እንጂ አምስት percent አላለም አባት።
አምስት percent ባንክ እናመቻቻለን የሚለው አለ እናንተ ጻፍኩት ነው አምስት percent እ
አምስት percent የሚል የለም አባት።
እሺ መኪናው አለ አሁን ሁለት ሺህ አስራ አንድ ሞዴል
ምን አይነት መኪና ነው? እሺ ምን ሞዴል?
ነጭ ነጭ ይጠብ- እሺ ጠብቁኝ አንዴ ሊሎች
ነጭ ነው። ሄሎ ልብዴ